hello ሰላም ጤና ይስጥልኝ። በስልክ
የሆነ withdrawal confirm እንድታደርግልኝ ነበር።
ምን አልከኝ?
withdrawal confirm እንድታደርግልኝ ነበር።
እሺ ቤስት ቤት ቁጥር ንገረኝ።
ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት እህ
አርባ አምስት እህ
ሀምሳ ዘጠኝ እህ
አስራ አምስት
እሺ አንዴ ቆይ ጠብቀኝ። ግን ስንት ብር ነው ያልከኝ አባ?
አምስት ሺህ ሁለት ጊዜ
እሺ ያው ሁለቱም ሊገባ processing ላይ ነው። ትንሽ ጠብቀውና ይገባል። እሺ እሺ።
እሺ አባ ስለደውልክ እናመሰግናለን። መልካም ቀን